ፓስታቱ እቺ ፈላል ወይ ወይ ባለ ፍራ ምን ደርዳው?
የሆነ ነገር ካሉሽ ዝም አትበይ፣ መጥተሽ ንገሪኝ። ወሱን ባለ እዚህ ጋር እንወስናለን። የፈለገው መጨረሻ ውጤቱ ደግሞ ምን ልጫወት አባት?
ተጠቆ ያስጠላል። እሺ፣ ሰላምሽ ናት።
ዋጋው ጥረን ይዘን እግዚአብሔር ይመስገን።
ኮንቲኑ ተሸጠ እንደ የታክሲ አዲስ አበባ ውስጥ ብቻ የምሰራው ታክሲው በዚህ ላይ ራሱ አንድ ሚሊዮን የአምስት መቶ ሺህ ባንክ አለብህ።
ምንድን ነው? ምን መኪና?
ታክሱ ታክሱ ማለት ነው። ዲዛ ምን- ምን አለ?
ራይዱ አ ምን መኪና?
ራይድ ብጫው
ግሎሪ ነው አዎ።
አለ
የት ነው የምታየው?
መስቀል ፍላወር ብራንቻች እ፣ እናንተ ጋር ነው አሁን ልምጣ?
መስቀል ፍላወር አዎ አለ አ- አ- አሁን ወደ- እዛ ስደርስ ልደውልልህ። የቱ ጋር ነው ቁጥር እናንተ?
ልስቶት ዜሮ ዘጠኝ አርባ አራት እሺ ቆይ አርባ
ዜሮ ዘጠኝ አርባ አራት እሺ ዜሮ ዜሮ ሰማንያ ሰባት አስራ አንድ ላይ ደውሉ ዜሮ ዜሮ ሰማንያ ሰባት አስራ አንድ አስራ አንድ አዎ እሺ ማን ነው ስሙ?
ማ- ማሊ ባባ ብለው ያናግሩ ችግር የለም